Hello hello
ተቋረጠ። Hello hello።
አሁን አይሰማም?
Okay እንትን ይሰማል። በዚህ ስልክ ይጠቀማሉ። ይደወ- ማታ ስለሚደወሉት location confirm ለማድረግ Okay።
በዚህ ቢደውሉ ያነሱታል አይደል? ይሄን አዎ፣ በዚህ አነሳለሁ። ያኛው ይሄኛውን ብዙም ስለማልጠቀምበት ነው።
በቃ ችግር በዜሮ የለም።
ዜሮ ቁጥሩ በዚህ ዜሮ ተቀይሮ ሰባት እንዲገባ ቤቱ ማለት ነው። በዚህ በአርባ ሶስት ቤቱ አድርግልኝ።
በቃ ችግር የለውም። እሺ እሺ እሺ፣ እሺ፣ ቴንክ እሺ መልካም ቀን።